ጤና ይስጥልኝ። ሁሉ ስፖርት ባኮ ምን ልርዳዎት?
ቅዳሜ ዕለት 928 ብር በልቼ ነበርና አልተለቀቀልኝም። የጎን ትኬት ቁጥሩ ልንገርሽ?
ኩፖን ቁጥሩ?
እ አዎ ይንገር። ቆይ አንዴ አንዴ እሺ
እሺ ይንገር። በኦንላይን ነበር የተቆረጠው?
በኦንላይን አዎ።
እሺ 05 ወረቀቱን ማቆየ ከቀረ 6 65 65 እሺ 71 71
60 92 አንድ ማንኪያ 60 92 65 71 60 92 05 አልሽ መጀመሪያ okay መጀመሪያው አለች አዎ መጀመሪያ 05 አለ 05 65 71 60 92 ትክክል እሺ አስተላልፌልዎታለሁ።
በቃ እሺ ዛሬ ይለቀቃል አይደል አዎ ይለቀቅልዎታል። በራሳቸው እንትን ይሉታል። እኛ ያው አስተላልፈንልዎታል።
በቃ እሺ እናትሽ እሺ፣ ስልካችሁ ደግሞ እሺ፣ ሰሞኑን መልካም።
እየሰራ አልነበረም አንድ ሶስት አዎ እያስተካከል ነው ስለነበር ነው።
በቃ አስተላልፊልኝ እሺ እናትሽ እሺ መልካም ቀን።
አሜን አሜን እሺ